ጤና ይስጥልን ቤት
ሰላም ነው አለን አለን ሰላም ነው አለን ትኬ ቆርጬ ለአንድ ተበልቼ ነው ባ
እሺ ካሸር ኮዱን ንገረኝ እኮ አስር
አስር ዘጠና አራት
ዘጠና አራት ሀምሳ ሶስት ዘጠና ስድስት
እሺ አብዴት ሆኗል። እሺ አሁን ቼክ አድርግ
ለቁል አ ለቁል